ሚዲያ ኢትዮጵያ ሮዳስ ነኝ። ባኮ ምን ልርዳዎት?
ጤና ይስጥልን እህታችን እንዴት ዋልሽ?
እግዚአብሔር ይመስገን። ባኮ ምን ልርዳዎት?
የ draft machine ተበላሽቶብኝ ለማሰራት ነበር።
እሺ ደንበኛችን ቢጃ ID ይነግሩኛል?
አርባ ሰባት
እሺ አርባ ሰባት አርባ አራት አርባ አራት ስልሳ አምስት ስልሳ አምስት አዎ እሺ ደንበኛችን መስመር ላይ ይጠብቁኛል። ዘመን ሆቴል ኖት?
አዎ
እሺ
አንቺ ስራ ደንበኛችን ምን ነው?
መስመር ላይ ያለው
አ አለሁ
ይሰማዎታል? ደንበኛችን ይሰማኛል። አዎ ሙሉ ስሞትን ይነግሩኛል?
አለበል ታደሰ
ምን አሉኝ?
አለበል ታደሰ
ይሰማዎታል?
ይሰማኛል ይሰማኛል። አልሰማሽኝም? አለበል ታደሰ
አለበል ታደሰ
አለበል ታደሰ አ